ሄሎ ጤና ይስጥልኝ ቺፕቺፕ
ለምንድን ነው ብሬ ሪፈንድ ማታረጉልኝ?
ይቅርታ በጣም ምንድን ነው ቅዳሜ- ያለን እንዴ በካርዳችሁ ብራ ልታችሁ ታስብሉ ነበር
ይቅርታ ቅዳሜ ነር ስላልገቡ ነው ዛሬ አስልክሎታለሁ አርብ- ቁጥሮት አርብ- ልንገር አርብ ዕለት አራት ደውያለሁ። ይሄ ባይመለስ ያው በየሶሻል ሚዲያው ነው ማስታወቂያችሁ ላይ ማሰጣችሁ። ዛሬ ባይመለስ
እሺ ቁጥሮትን ልንገሩኝን አስልክሎታለሁ ዘጠኝ አስራ ሁለት
አስራ ሁለት አርባ ዘጠኝ ሰባ አምስት አስር አርባ- አርባ ዘጠኝ ሰባ አምስት ነው ያሉት
ሰባ አምስት አስር
fail ያደረገ ነው
አዎ
እሺ ሁሉም እንደዚህ አስልክሎታለሁ ጠይቀው እኮ ነው የሚዘጋው። ይሄ አምስተኛ ጊዜ ነው ስደውል ቅዳሜ